የለም እሱ እሱ የለም ሌላ ሰው ነው።
ሄሎ
ሄሎ ጤና ይስጥልኝ Best Bet
ቴሌ ብር ብር ልኬ ነበር አልገባልኝም።
አሁን ነው አዎ እ? በዚህ ስልክ አይደለም በዚህ አይደለም። hello እሺ እየሰማ ነው ዜሮ ዘጠኝ አስራ አንድ
እሺ አንድ ደቂቃ
አው ጠዋት ተረገፈ። አሁን ይሄን እንደዚህ ልጁ ካወራ በኋላ እነዛ ገብተው አይተው ከወጡ በኋላ ባለቤቶቹ እየለቀሙት ነው።
ዜሮ ዘጠኝ እሺ አስራ አንድ ሀያ ዘጠኝ ዜሮ ዘጠኝ አስራ አንድ ሀያ ዘጠኝ ሰላሳ ሰባት ስለዚህ እንዴት እናደርጋለን? አሁን አስራ ስድስት አስራ ስድስት እነሱን ስራ አሁን ወደ እነዛ ነው የሚጠቀመው። እነዛ እንደዚህ እያስመለኩ ነው ብዙ ዕቃ ዋው። አሁንም እስኪ ያለውን ነገር አጣርተን ለአንተ እነግርሃለሁ። እኔ እንትን በልልኝ። አንተ ነገም ከነገ ወዲያም ሊሆን ይችላል። በር እንዴት ነው ሬዲ ትሆናለህ አንተ በደወልኩልህ ሰዓት። በቃ እሺ፣ እሺ በልልኝ። እደውልልሃለሁ። አሁን እራሱ እደውልልሃለሁ።
ስንት ብር ብር ነው አልከኝ?
አምሽ አምሽ
ከላይ ስቶች ማያውቃቸው ይላል መከላከያ ስለሚ አሁን እናያለኛ ቤተ መንግስት
ሂዶ
ልደውልህ አዎ
አሁን ለምን ልንቸው አ፣ እነዚህ እነዚህ የወዲት ናቸው የወዲት
ይሄ ብዙ ነገር አለ። ይሄ የዛሬ አይደለም። በቃ አሁን እንትና ሰው እንትና እሺ ሌላ ነው።
አሁን ገብቶላል። ቼክ አድርጎ እሺ
ይሄ ሌባ አንዳንድ አስቸጋሪ ነገር ይገቡታል። ቤተሰብ